ሐዘን ዓለም እስኪ ልትነጋ ምድር ልሂድ ሸም እንደፈልሳ በርባቡ በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ አገር ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንዴ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንዴት ቀያላ የሳት ፈሪ ሲወዱሽ አታውቂ ወይሽ አትየምቤ አረ አንቺስ ለጉድ ነው ያንት ያለ ያንቺስ ለጉድ ነው ያንት ያለው ሀገሬ ሐረር ትውልዴ ቁልቤ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ካስርቱ ከሲፈቱ ሲታ አንቺን በመውደዴ አይቆጣም ጌታ። ሸገር አዲስ አበባ አንቺ አለሽበት ራቤል አይደል ያኗር ጎረቤት ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው። እኔ ለማል ባላህ አንቺን በቁልቤ ክርሽን ሳትፈችው ነይ ከቤቴ ግቢ ሲወዱሽ አታውቂ ወይ ሻት እንዴ አሪ አንቺስ ለቡን ነው ያንተ ያለው ያንቺስ